በብላክ ሮክ ሶሉሽንስ ኃላፊነቱ የተወሰነ የግል ማህበር፣ እኛ የእናንተ አጠቃላይ የትምህርት አጋር ነን። የምንሰጠውም አገልግሎት የሚያካትተው አንደኛ ከችግር ነፃ የሆነ የፓስፖርት ድጋፍ፣ ሁለተኛ የባለሙያ ፈተና ዝግጅት፣ ሶስተኛ የሰነድ ድርጅት፣ አራተኛ በጥልቀት የተጻፉ ሰነዶችን ማቅረብ፣ አምስተኛ ጥልቅ የትምህርትና የሙያ መመሪያ፣ ስድስተኛ የተሟላ የዩኒቨርሲቲ ማመልከቻ ድጋፍ፣ ሰባተኛ የባለሙያ ቪዛ እርዳታ፣ ስምንተኛ የገንዘብ ድጋፍና የስኮላርሽፕ ድጋፍ፣ ዘጠነኛ ከቪዛ በኋላ ክትትል፣ አስረኛ የገንዘብ ሰነዶችና የስኮላርሽፕ ግንኙነት ድጋፍ። ለተጨማሪ እርዳታ ቢሮአችንን ይጎብኙ፣ በቴሌግራም ያገኙን፣ ወይም ድረ ገጻችንንና የቴሌግራም ቦታችንን ያስሱ።